ጤና ይስጥልኝ። አሪፍ ነኝ። መሀሌት ነኝ ባኮብ ነው የመጣሁት።
ትላንትና ከሁል ስፖርት ሰባት መቶ ብር withdraw አድርጌ ወደ ቴሌብር account ኤ ግን አልገባም።
እሺ እስካሁን ገቢ አልሆነም።
አልሆነም።
እሺ አራት ደንበኛ ሰዓት ጠበቅኩ፣ ግን አልሆነ።
ማን በሚል ስም ነበር ሪፖርት ያደረጉት? የእርስዎ ስም?
ስሙ ናቲ ወይም ስልክ ቁጥሩን ል- ልን- ልንገርሽ።
የእርስዎ በዚህኛው ስም ናቲ
ማን?
ናትናኤል።
ናትናኤል።
አዎ ናትናኤል ማን?
ተክለ ሃይማኖት።
እሺ ቁጥሩ ይሄ ነበረ አዎ ቁጥሮት? እሺ አዎ በዚህ ስል ይሄ ያቀረቡት ቅሬታ ሪፖርት ተደርጓል ለ technical team ኦች። እነሱ ችግሩን ለመፍታት እየሰሩ ነው። ጥቂት ይታገሱ።
እሺ።
ደንበኛችሁ ስለደወሉ እናመሰግናለን። መልካም ቀን።